ሄሎ
አቤት ሰላም ጤና ይስጥልን። ቴሌዬ
አብሮ ስትልን እንደ ቀርጾ ነው የቴላዊ ጨዋታን መጫወት የምችለው።
ኮከብ ዘጠኝ ሰማንያ አምስት መሰላል አንድ ቁጥር ላይ ለመመዝገብ
ተመዝግቢያለሁ። ሲሄድ ምን አይነት ጨዋታ እንደሆነ ያሳያል።
እሺ ሶስት ቁጥር ሶስት ቁጥር ላይ ለመጫወት የሚል አለ።
እሺ ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው የሚጫወቱት።
አቤት coin ገዝተው
እሺ
እድሎትን ይሞክሩ የሚለውን ደግሞ በትኬት
እሺ በድረገጽም ገብቶ መጠቀም ይችላሉ። ስልክዎት smart ከሆነ
እሺ እሺ እሺ
እሺ